hello አቤት ጤና ይስጥልን። እንዴት ነው?
እንዴት ነህ? ሰላም ነው እግዚአብሔር ይመስገን።
ያለን መስገን አሁን ያየሁት social media ላይ እሺ
ነገ ምናምን የሚል ነገር አይቼ ነው። information ላገኝና እሺ፣ ከዛ እንዴት ነው?
ስታነኮ ነው ለነገ እሺ okay፣ ስታነኮ ብዬ ነገ 12 ሰዓት ይጀምራል።
እሺ የቀረን ቦታ በጣም ትንሽ ቦታ ነው የቀረን። ከምዝገባ ይመዘገባሉ። ክፍያ የሚከፍሉት ነገ ከአራት ሰዓት እስከ አስር ሰዓት ሲኤምሲ Economics Association ህንጻ ላይ ነው።
ከአራት እስከ አስር ባለውን ትኬት የምትወስደው?
አዎ ትኬት የሚመስል ከዚያ ግን አሁን ወረፋ ከያዝ ነው okay እንትን ብር ነው አራት መቶ ብር።
አራት መቶ ብር። ስንት ሰዓት ያልቃል ፕሮግራሙ? ስንት ሰዓት ያልቃል?
ፕሮግራሙ አስራ ሁለት ሰዓት ነው የሚጀምረው እስከ ሁለት ሰዓት ያልቃል።
እዛ ሁለት ሰዓት okay። እኔ ከእንትን ስለምመጣ ሩቅ ስለሆነ ሰዓቱን ልወቅ ብዬ ነው። እሺ እም፣ ስለዚህ አንድ ቀን መልሼ ልደውል አለ እኔ ብቻ ሳይሆን ለሷም ለመቁረጥ አስቤ ልጋብዝ አስቤ ስለነበር እሺ አንዴ የሚመቻቸው ቀን check ላድርግና እደውልልሃለሁ።
እሺ እሺ። ስለ ደወል እናመሰግናለን። መልካም ምሽት እንመኛለን። እሺ